ሄሎ ሄሎ ያላሳወቅኩት ስልክ እስካሁን ድረስ እያነሱልን ስላልሆነ ነው። ልክ ተሳ አሳውቆታለሁ ብዬ ነው።
ምን አልሽኝ?
ዶክተር ተፈራ ስልክ እያነሱልን አይደለም። ትመጥ- ይመጣሉ ወይስ አይመጡም ብለን ለመ- ስንደውልላቸው ስልክ ያነ
እሺ አላወቅሽም?
ልክ ስልክ አዎ ስልክ ሲያነሱልን ሲያሳውቁኝ አሳውቆታለሁ ብዬ ነው። ቆይ ሲያሳውቁኝ እየጠበቅኩ ነው። እሺ እሺ ይኸውልሽ እዚህ ምን ደጋሀር ሆስፒታልም መቼ ነው የሚሰራ የሚሰሩት?
ስለ እውነት አላውቅም።
አታውቂም አ ግን አላ እዛ ፕሮግራም እህ እህ እዛ አላቸው አይደለ? አ፣ እንትን አሉ ይሰራሉ።
ዛ- አዎ ዛሬ ዘጠኝ ሰዓት ላይ ይገባሉ። ግን እስቲ መንገድ ስለሚዘጋባቸው ጥምቀት ስለሆነ እንዴት አዎ።
አድርገው እንደሚመጡ እሳቸው የሚያውቁበት system ካለ እመጣለሁ አዎ።
ካሉ ደ- ስልክ አንስተው እመጣለሁ ካሉ ደውዬ አሳውቆታለሁ። አልመጣምም ቢሉ ደውዬ አሳውቆታለሁ።
እሺ አመሰግናለሁ።
እሺ እሺ።
እሺ